ሄሎ ሄሎ፣ ሰላም ጤና ይስጥልኝ።
አቤት፣ ጤና ይስጥልኝ።
ያብራኑት አዎ ነው።
ይሁን። እሺ፣ ቺፕ አ- ነበር እንደውሎት እሺ።
ያልጣ ያልተረከቡት ፕሮዳክት አለ።
አዎ አልተረከበም። እሱ ያለው ነግሬሽ፣ ይቅርታ ችግር የለም። ያልተረከቡትን እሺ።
ቢያሳውቁኝ እርሶ
ያብ አይ እኔ አላወኩም። ያብ አቤት
ሊስጡት። እሺ፣ አቤት
ሄሎ ሄሎ ሄሎ፣ ሰላም ያብስራ።
አቤት ሄሎ፣ አቤት ይሰማል።
አቤት ማ- ማ- እ፣ ይቅርታ፣ ያልተረከቡ product አለ ያልመጣሎት ከቺፕ
እ፣ አዎ አዎ አዎ ምን አልተረከቡም?
እ፣ ቆይ አንዴ ስልክ ነው መሰለኝ ያለኝ ሁለት ነገሮች ምናምን ነው የመጡት
ምን ምንድን ነው ያልመጣሎት?
እ፣ አንዴ ይቅርታ ታገሽ ችግር የለም።
እሺ ማኪ ምናምን ነበር የመጣው ምናምን ነበር የመጣው ሽንኩርትና አናናስ ነው የመጣው ከ order ከተደረጉት ውስጥ ማለት ነው። ሶስቱ አልመጡም። ሌሎች okay። በዚህ አናናስ ኦርደር አደረገም ዘጠኝ አስራ ሁለት ሰባት ሰማንያ አራት ሰባ ሁለት እ፣ በቆሎ ድንችና አቮካዶ ነበር።
አዎ አዎ አዎ፣ እነሱ ናቸው። ይቅር
ስለዚህ ከሶስቱ ፕሮቶች ያልተረከቡት ካለ ነው ሊያውሩ ይቅርታ።
ል- ምን በለሽ እ፣ አንድ ላይ እንደ ሶስት የት- ኦርደር የተደረጉት ሽንኩርት፣ እ፣ አዎ ኮርን፣ ፖታቶ፣ አቮካዶ ኖ፣ እና ኖ፣ ፓይናፕል በዚህ- ነበር። በዚህ ቁጥር ከተመዘገቡት በዚህ ምንም ቁጥር አለ።
የትኛውም አልገባም።
በዚህ ቁጥር እኔ በደወልኩበት አስራ ሁለት ሰማንያ ሰባት አዎ።
ሰማንያ ሰባት ብለው ነው በዚህ ምንም- የደወሉት ያሉት አ፣ ምንም ምንም አልተረከብኩም።
በቆሎ እንዳለ ድንች፣ አቮካዶ ሶስቱም እ፣ order ኦች ሶስት- አልመጡም።
አዎ
okay አዎ፣ የት አካባቢ ነው የሚመጣሎት?
Total ሶስት ቁጥር ማዞሪያ
የት አካባቢ ይቅርታ።
እሺ፣ ከዘነበ ወርቅ ትንሽ ከፍ ብሎ ማለት ነው።
okay ዘነበወርቅ።
አዎ
እሺ ነገ መቀበል ይችላሉ።
ይቻላል። አዎ
ነገ ይመጣሎታል። እሺ መልካም ምሽት።
እሺ፣ እሺ፣ አመሰግናለሁ።
okay እሺ።
እሺ